ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከቢጃይ ነበር እንደውሎት።
እ?
አሁን ተቋርጦ ነበር። ከቢጃይ ነበር እሺ እንደውሎት።
እሺ እንትን አይ አይዲው ልኝ
አዎ እየነገሩኝ ነበር። ስልኩ ትንሽ ተቆራረጠ።
ውሃ ተቆራጣ ሀምሳ አዎ፣ ሀምሳ ሰላሳ ሰባት ብለውኛል።
ሀያ ሶስት ሀያ ሶስት ሰባ አራት ሰባ አራት እሺ እሺ፣ ብፈልግሎት መስመር ላይ ጠብቁኝ።
እሺ
ይሄ በስልኮት የተላከሎት ነው ደንበኞች?
እ፣ እኔ promoter ሯ ነኝ እና ኮዱን አላውቅም። አዲስ
ይሄ አዲስ ኮድ ነው።
አዲስ ኮድ ነው።
አ በዚህኛው ማግኘት አልቻልኩ። ምናልባት ስልክ ቁጥራቸውን ዋ፣ እሺ የደንበኛ ስልክ ቁጥር ልንገርሽ ዜሮ ዘጠኝ እሺ እሺ አስራ አንድ
አስራ አምስት ዜሮ ዘጠኝ አስራ አንድ አስራ አንድ እሺ አስራ ሁለት አስራ ሁለት ሀምሳ ዘጠኝ አስራ ዘጠኝ ሰማንያ ሁለት ሰማንያ ሁለት ሰማንያ ሁለት ሰማንያ ሁለት አይደል?
አዎ፣ እሺ፣ ሰማንያ።
እየፈለኩለት መስመር ላይ ጠብቁኝ። ገነት ባርና ሬስቶራንት ነው።
አዎ፣ ገነት ባርና ሬስቶራንት ገነት ማማሩ ነው ስሙ።
እሺ እ፣ እመዘግባለሁ። መስመር ላይ ጠብቁኝ። እንግዲህ በዚህ ስልክ ቁጥር ላይ ያዘው አይደል?
አዎ፣ በ
አዎ፣ በአስራ አንድ ላይ እሺ፣ እሺ።
መስመር ላይ ጠብቁኝ። ስማቸውን ማን ልበል?
ገነት ማማሩ
ሌሎ ይሰማል?
ይሰማል ይሰማል።
እሺ፣ ገነት የአባታቸው ስም ማን ነው? የደንበኛቸው ማማሩ
ምን አሉኝ?
ማማሩ ማማሩ አማሩ። እሺ አዎ ማማሩ
እሺ መዝግቤ ያለው ለሚመለከተው ክፍል አስተላልፍ ያለው። ሌላ ምረዳት ነገር አለ?
በቃ ምንም ችግር የለም። እዚህ ቻይና ካምፕ ጋር ነው። እሺ መብራቱ ጋር እሺ እሺ አግኝቻለሁ። እሺ እሺ፣ ስለደወልን እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምፅ በኋላ አስቀምጡ። መልካም ቀን።
እሺ